ፍቅርሽ ውል ውላለይ ደጅሽ ውል ውላለይ ደጅሽ ሽን ደብረ ከርቤ ልዩ ነው ፍቅርሽ አምላክ የተሰጠሽ ግሩም ቃል ኪዳነሽ ትውልዱን ያስምራል ድንግል ጸሎትሽ ተስፋውን ሰንቆ ሁሉም ከቤት ወጥቷል። ደጅሽን ረግጦ እውር አይኑ በርቷል። ውል ውል አለኝ ደጅሽ ውል ውል አለኝ ደጅሽ አክሱም ጽዮን ማርያም ልዩ ነው ፍቅርሽ ውል ውል አለኝ ደጅሽ ውል ውል አለኝ ደጅሽ አክሱም ጽዮን ማርያም ልዩ ነው ፍቅርሽ እንደ ሰማን ሁሉ በዓይናችን አየነ ለሙሴ ተሰጠይ ታቦተ ጽዮን አምባ መጠጊያ ናት ጽዮን ማርያም ክብር የተሰጣን ለዘለዓለም ውል ውል አለኝ ደጅሽ ውል ውል አለኝ ደጅሽ የጻድቃኔ ማርያም ልዩ ነው ፍቅርሽ ውል ውል አለኝ ደጅሽ ውል ውል አለኝ ደጅሽ የጻድቃኔ ማርያም ልዩ ነው ፍቅርሽ አልጋ ላይ ተጣብቆ ወደ አንቺ የመጣ ሁሉም ተፈውሷል ጸበልሽን የጠጣ ሰው የለኝም ብሎ ተስፋ የቆረጠ በጻድቃኔ ጸበል ከሞት አመለጠ ውል ውል አለኝ ደጅሽ ውል ውል አለኝ ደጅሽ የእንጦጦ ማርያም ልዩ ነው ፍቅርሽ ውል ውል አለኝ ደጅሽ ውል ውል አለኝ ደጅሽ የእንጦጦ ማርያም ልዩ ነው ፍቅርሽ እገሰግሳለሁ ካለሽበት ስፍራ ስምሽን ስጠራ እናቴ በምልጃሽ እተማመናለሁ ጸበልሽን ጠጥቼ እረፍት አገኛለሁ። ውል ውል አለኝ ደጅሽ ውል ውል አለኝ ደጅሽ ይሼን ደብረ ከርቤ ልዩ ነው ፍቅርሽ ነፍሴን አገሯን አሳየኋት ነፍሴን አገሯን አሳየኋት ነፍሴን አገሯን አሳየኋት ነፍሴን አገሯን አሳየኋት ይሼን ደብረ ከርቤ ገዳም አሳየኋት ጻድቃኔ ማርያምን ገዳም አሳየኋት አሸተን ማርያምን ገዳም አሳየኋት አዳዴ ማርያምን ገዳም አሳየኋት እንጦጦ ማርያምን ገዳም አሳየኋት